Hello
Hello Hello ሰላም ጤና ይስጥልን ቴሌቪ
በሰማንያ ዘጠኝ ሰማንያ አምስት message መጥተው የሆነ ስለሚያቋረጥ ያለ አዎ።
መስመር ፈልጌ ነው።
እሺ ቴሌቪ game ነው game ኦችን ሲጫወቱ ሽልማቶች አሉት
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ አንድ ቁጥር ላይ ለመመዝገብ
እሺ እሺ ሶስት ቁጥር ለመጫወት ሰባ ቁጥር ላይ ቋንቋ ይምረጡ የሚል አለ
እህ፣ እሺ ምንም ምንም ልቻል
ኮከብ ዘጠኝ- ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ አንድ ቁጥር ላይ ለመመዝገብ
እሺ እሺ ሶስት ቁጥር ለመጫወት ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ።
እም፣ ጥያቄና መልስ በኮይን ነው የሚጫወቱት። እድ- እ- ጥያቄና መልሱን በተከታታይ ሲመልሱ ትኬት ይሰጡታል። በትኬት ደግሞ እድሎትን ይሞክሩ የሚል ይጫወታሉ።
እሺ እሺ፣ እሺ፣ መልካም እድል